Tesli.
ሄሎ
አይሰማዎትም ደንበኛችን?
ይሰማል ይሰማል።
እሺ ካሪስቴ ነው የምደውለው። ደውለው መስመሩ ተቋረጠ።
አ አ፣ በዚህ ስልክ ከዳሽን ቤቲንግ ወደዚህ ወደዚህ ልኬ ነበረ። ከዳሽን ባይ- ቤቲንግ ወደ ቴሌብር
ዊዝድሮ አድርገው ነበር፣ አልገባለሁትም።
አ ሁለት ሁለት መቶ ብር ሁለቴ ነው ላኩት። ማታ አስራ ሁለት ሰዓት ላይ አልገባልኝም።
ስሞት ማን ልበል?
መገስታ ታደሰ ባልቸው
ደውለው አመልክተው ነበር እኛ ጋር ደንበኛችን እንደዚህ አይነት ችግር እንደገጠሙት።
እ ደውለው አመልክተው ነበር እኛ ጋር እንደዚህ አይነት ችግር አ እንደገጠሙት።
አ- አይ አመልክቼ ነበረ። ከዛ በኋላም አልገባም።
በዚህ ስልክ ቁጥር አሁን በደውሉበት ነበር ያመለከቱት።
አ አ አንድ መስመር ላይ ጠብቁኝ ሊሎት እሺ
መስመር ላይ ስላስጠበቅ ነው ይቅርታ። ደንበኛችን ሁለት መቶ ብር ነበር አይደል ያመለከቱት እኛ ጋር
አ ሁለት ሁለት መቶ ብር ሁለቴ ነው ላኩትኝ እና ሁለቱም አልተመለስልኝም።
screenshot ልከውልን ነበር ደንበኛችን ቴሌግራም ላይ እ screenshot ልከውልን ነበር ቴሌግራም ላይ።
ኧረ አይደለም
እሺ ደንበኛችን እዛ ዳሽቤት transaction history ላይ ሲገቡ የሚያሳዩትን screenshot አድርገው በምነቅብ ስልክ ቁጥር ቴሌግራም ላይ ይልኩልናል። ስልክ ቁጥር የያዙ
ስልክ ቁጥር እ፣ የእነሱን የእኛን ደንበኛችን ቴሌግራም ላይ transaction history ላይ የዳሽቤት ሲገቡ
እ
እዛ ላይ የሚያሳዩትን ይልኩልናል። የሚያሳዩት ስ- ሰዓቱን፣ amount ኡን በአጅቴ በኩል እንደሆነ ቀኑን ነው፣ status ኡን ነው። እሱን ይላኩልን።
እሺ እሺ።
ስልክ ቁጥር የያዙ ደንበኛችን ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት ዜሮ አንድ
አስራ ሶስት ዜሮ አንድ ሀምሳ አምስት
ሀምሳ አምስት አዎ ሲልኩ ስሞትንና ስልክ ቁጥሮትን ከስር ያስቀምጡልን። በእኛ በኩል ላይ እንደጨረስን ሰው ላይ እናሳውቆታለን። ሌላ ምረዳውት ነገር አለ?
እሺ እሺ እሺ። ችግር ስለደወሉ የለም።
እናመሰግናለን። አገልግሎት የሌሉትን ሀሳብ አስተያየት የሚከተለው ድምጽ በኋላ ያስቀምጡልን። መልካም ቀን ይሁንልዎት።